ሞሄ ይሄኛ አይደለም እኮ ምንድነው? ይሄ ያላችሁ ወይ ነው? ሌላው ወይ ሜርሲ እንዴት ነሽ?
አለች ሰላም ነው ተራለ አለን። አልተሻልሽም እንዴ?
እ ወይ አይዞን፣ ጉንፋን ነው።
ኩፋን ነገር ነው የምትሰራው።
አይ አይዞን አይዞን። እንትን ሄኖክ ፋኔል የሚባል ኤጀንት ጨርሻለሁ። ሌላ ሁለተኛ ሾፕ ብሎ ነበረና አዎ አንድ ሶስት እዛ ሱቅ አስቀምጦልኛል።
ኦኬ። ስለዚህ ይሰራለት አዎ አዎ በቃ እሺ፣ እሺ፣ እሺ። ሜርሲ እ እንትን ጄቢ እ አንዴ ልግባና ለኔ ታሳይኝና ይሄ የ እንትኑ የለም ምኑ እ የቦነሱ ትኬት የሚወጡት እሺ፣ አሳያቸዋለሁ። እሺ ለልጆቹ ሻሸመኔ እየገባሁ ነው።
ስትገቢ ደውልኝ። እሺ፣ እሺ።
እሺ እሺ